ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው አዎ እንደው እየሄድሽ ነበር ማማዬ እሺ
ቼክ አድርጊ ቴሌግራም ላይ ልኬልሻለሁ
ማን ነው የት- እ? እሺ አትዩ ችግር የለውም ማን ነው የሚለው የቴሌግራም ሀይሌ ሀ- ሀይሌ አ የቴሌግራም ስሜ አ
ቆይ ሁለት ቴሌግራም ስለዚህ ብያ ስልክ እስቲ ንገሩኝ የቴሌግራም አሜን።
የላኩበትን አስራ ሶስት አስራ አንድ ስልሳ ሁለት አስራ አንድ አሜን ነው አሚን አዎ
እሺ ሲቪ
መልሱልኝ እባካችሁ ተበልቻለሁ
ስልክ ቁጥር ይንገሩኝ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሶስት አስራ አንድ እሺ
ስልሳ ሁለት አስራ አንድ ስልሳ ሁለት አስራ አንድ አስራ አንድ አ
እሺ እሺ አስተላልፍ ሶስት ሰዓት ከሰላሳ ሰባት ላይ ነው የተላከ እሺ አስራ ሶስት አስራ አንድ ስልሳ ሁለት አስራ አንድ አስተላልፍ ይሉታል ደንበኛችን መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን
እና ተመስገን ምንድን ነው ያልሽኝ
እዛው ላይ እ- እ- መልስ ስናገኝ እናሳውቆታለን አስተላልፈንልዎታል መልስ ስናገኝ ማለት
ለሚሰራው አካል አስተላልፈናል የሚሰራው አካል ሰርቶ ሲጨርስ በቴሌግራም እኛ ደግሞ መልሱን እናሳውቆታለን
ላኩልን እንጂ እየተበላን አይደል ማሚዬ በ- እስኪ transaction አስተላልፍ ያለው አልኮት እኮ ደንበኛችን አስተላልፍ ይሉታል ነው ያልኩት
እሺ